ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን።
አለሽ?
በዚህ ስም ብር ሁለት ሁለት ብር ሁሌ የተቆረጠብኝ ነበር።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
እ?
የቴሌቪዥን ደንበኛ ሲሆኑ በየቀኑ ከሆነ የተመዘገቡት ሁለት ብር ቆርጦ ትኬት ይሰጡታል።
እሺ እርስዎ ደግሞ በሚገባለት ትኬት እድሎትን መሞከር፣ game ኦችን መጫወት።
አይ እና እኔ ማቋረጥ ፈልጌ ነበር። ሲጀምር ሳናውቅ ነው እንደዚህ ሆነብኝ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሉና እ።
ስድስት ቁጥር ላይ ለማቋረጥ የሚላለን
ስንት እስኪ መጀመሪያ ምገል ኮከብ ዘጠኝ ሰማንያ አምስት
የሰማንያ አምስት መሰላል ብለው ይደውላሉ።
እሺ ስድስት ቁጥርን ይጫኑ።
እሺ እሺ አመሰግናለሁ።
ምንም አይደለሽ።
እም።